ሄሎ
ሄሎ አቤት፣ ሄሎ
ሄሎ ሮሃና ሄሎ
አይሰማ ይሰማል። ሮሃና እንዴት ነሽ? አምነሽ አንተን ሰላም ነው?
ከዊ ፕላስ ጋር የደወልኩልሽ ዊ ፕላስ ሶሉሽ ባንተን የመገብሽ እስታውሰኝ ነው አዎ፣ እንዴት ነሽ?
አለ ባለፈው እኮ ሰዓት ነው ደውላለሁ እኮ ግን ዘግቶት ነበር።
okay okay፣ አዎ ችግር የለውም። ለመደልሽ
እም፣ ደህና ነው።
እሰይ ነው። አሁን ደግሞ በእኛ system ስታስተዋውቂ ይመጣሻል። information ልጠይቅሽ ነበር።
እሺ እ? አድራሻው ያው ሀያ ሁለት ነው ስለመዘገብኩሽ አስታውስሻለሁ።
አዎ፣ እዛ አካባቢ ነው የምኖረው።
አዎ፣ እዛ አካባቢ ነው ወደ አዎ፣ ደብተራ ምንድን ነው አካባቢ የሚ- እ?
ወደ ደብተራ አካባቢ ነው። አዎ በግተራ አዎ፣ ልዩ ስሙ በግተራ ነው አይደል?
አዎ እም፣ እሺ ሙ- ሙሉ ስምሽ ማን ነው አንቺ?
ረህዋ ሱልጣና እ?
ረህዋ ሱልጣና
ራህዋ
ኪዳና
ይቅርታ አይሰማም።
ኪዳና ኪዳና ኪያና እሺ። እ፣ ቴሌግራም ላይ በዚህ ነው እንደምናገኝሽ?
እ እ በዚህ ነው ቴሌግራም ላይ የምናገኝሽ?
ለምን?
አሁን በደወልሽ ቁጥር ነው ቴሌግራም ላይ የምናገኝሽ?
አዎ
የሳንሽ መቼ ከመቼ እስከ መቼ ነው?
ስንት ቅዳሜ
ሰዓትሽ ሰዓት
እስከ አራት ሰዓት ጠዋት እስከ አንድ ሰዓት ማታ
አንድ ሰዓት ሎጎ አለው የአስር ነበር እንዴ
እ እ ሎጎ አለው እንዴ ሱቅሽ
ሎጎ አለው ግን ውጭ ላይ ሳምንት አ አ ላይሰንስሽ ላይሰንስሽ ላይሰንስሽ ሮስ ላይ ደርሼ እዛኔ አዎ አዎ ገና ነው አሁን ቢዚ ሮስ ላይ ነኝ ነው እንትን አለ። አዎ
እ፣ ሶሻል ሚዲያ ማስታወቂያ ከኛ የኛ ከኛ ድርጅት የማስታወቂያ ባለሙያዎች ጋር ለፋናች እንዲተዋወቅ ልትፈልጊያለሽ ሱቅሽ
እየሰማኝ አንድ ይቅርታ
ለሶሻል ሚዲያ
ይቅርጣም እሺ ችግር ራይ የለም።
ስለሆነ እየደወሉ ነው እሺ ለሶሻል ሚዲያ ማስታወቂያ ማስታወቂያ እህ
ከድርጅታችን የማስታወቂያ ባለሙያዎች ጋራ
ይቅርታ በድጋሚ ችግር የለም ነው አገኘሽ
ሶሻል ሚዲያ በፊት ከዛ ተዋውቃለሁ እንጂ ሌላ እዚህ ጋር ያደረኩት እኮ የለም።
እኮ ፈለግሽ የእኛ ድርጅት ራሽ መሰራ ከፍልም የእኛ ድርጅት
እየተቆራረጠ ነው
ከፈለግሽ እየተቆራረጠ ለድርጅት ነው።
እንድታስታውቂ እድል ሰጥሽ
እህ እደውልልሻለሁ እደውልልሽ አሁን ይሰማሻል
አሁን ይሰማል።
እሺ የኛ የኛ ድርጅት ሶሻል ሚዲያ ማስታወቂያ ማለት ነው እና ለብሮድካስት ከድርጅታችን የማስታወቂያ ባለሙያዎች ጋራ ለቀረጻ እንወጣለን እና አንቺም ደ- እህ።
ይሄንን እድል ደግሞ የምንሰጠው ከኛ ጋር ል- ከ- ለሚሰሩ ድርጅቶች ጋር አብረን ነው የምንሰራው እና አንቺም ፈቃደኛ ከሆንሽ እድሉ ተሰጥቶሻል ማስታወቅ ሱቅሽን ከፈለግሽ
okay አዎ እፈልጋለሁ።
ሰማሽ
አዎ እ?
ተሰምቶ አዎ ሰምቼሻለሁ።
እሺ ይቻላል ግን እንዴት ነው like ያልገባኝም ነገር
ክፍያ ምናምን የለውም ለጊዜው ድርጅታችን በነፃ ነው የሰጣችሁ እድሉን ማስታወቅ ከፈለግሽ ነው በፈቃደኝነት ነው
ፎቶች ምናምን ተደርጎ ከራሳቸው
አዎ የራሳችን ናቸው የሚመጡት ስንመጣ ደግሞ ከቀናት በፊት እናሳውቃለን hello ስራ- ድምፅሽ ጠፋብኝ ወይዬ አሁን እሺ ራቀ ግን
ይርቃል ድምፅ እየራቀ ነው እሺ አሁን ቆንጆ ነው
እና ወይዬ ራቀ ድምፅሽ ተመልሶ እሺ
ግን እንትን መጠየቅ ስላለ ላይ ክፍልበት ምናምን ሆ ለምን ተርፍ ነው የሚደረገው ነገር ሄሎ ሄሎ